ሄሎ ሄሎ ሄሎ
አቤት።
አሁን እንትን ብለው ነበረ ቲም ሊደር ጋር ያስቀምጠው።
አ ቲም ሊደር መሳለሚያ ሊድ አ ለቲም ሊደርግ አ አቀብለው።
መ- መሳለሚያ ይጀለል ሊድ ምን አልከኝ?
መሳለሚያ ይጀለል ሊድ ወይ ነገ ለቲም ሊደሩ ቲም ሊደሩ እዛ ነው መሳለሚያ ይጀለል ሊድ ኦኬ። አ በቃ ለቲም ሊደር ካቀብለው ከዛ ይደውሉለታል እሱ።
በቃ አርኒንጉን እሺ አስተካክሉልኝና ይጀልል ንገሪያቸውና መሳለሚያ ስድስት ኪሎ ሜትር ምናምን ይሆናል ከዚህ ኧረ ያስተካክሉ አይደል እንዴ ዴሊቨሪ ፊት ታስባል እንዴ ለቲም ሊደር
እንግዲህ እኔ አላውቅም። እንግዲህ ያው ከዚህ መሳለሚያ ድረስ እስኪ ቲን አርጉት።
መሳለሚያ ማለት መሳለሚያ ነው ያለው አዎ ወደ ቤቱ ገብቷል። በዚህ ሰዓት እሱ
ኦኬ።
እንደ አንተ ጋር ሰዓቱ ስንት ሰዓት ነው? ቆይ ደርጅ ፈተን እንስራ ወይ
ቆይ አንዴ መልሼ እደውልልሃለሁ አንዴ። እሺ እሺ።
ይሄን እንትን አላልኩትም ቤቱ ይገባል ብዬ እንትን አላልኩም።